hello አዎ፣ አቤት።
ጤና ይስጥልኝ አብሮ ይስጠን።
ማሊባባ።
አዎ
መልካም እ፣ መኪና ተለጥፎ አይቼ ነበረ።
ምን አይነት
compact ም እ፣ Vitz ም አለ ተብዬ ነበር።
Vitz ሁለት ሺህ ሞዴል አለን እ፣ ዋጋ አስራ ስድስት ከሀምሳ የሚባል
አሃ፣ compact ሁለት ሺህ ስምንትም ዘጠኝም አስርም አለን።
እቺ በባንክ ነው በባንክ ይቻላል? በባንክ አዎ በባንክ በባንክ ይቻላል። አዎ የት ነው ቦታ?
እ፣ መስቀል ፍላወር ናዝራ ሆቴል ፊት ለፊት
መስቀል ፍላወር። okay፣ እሺ እ፣ እሺ።
ስንት ሰዓት ነው የምትኖሩት? ስንት ሰዓት ልምጣ?
አለን ከአሁን ሰዓት ጀምሮ እስከ አስራ ሁለት ሰዓት አለን።
አች ነው አዎ እሺ፣ በኋላ እመጣለሁ። ያው ምን አቅጣጫው ስለማላውቀው የት እንደሆነ እደውላለሁ። በዚሁ ልደውል or ስልክ አዎ ደውል፣ ችግር የለውም።
እሺ።
እሺ።